hello
hello ጤና ይስጥልኝ አብሮ ይስጥልኝ።
ለመማር ነበረ YouTube እሺ ይቻላል። አዲስ ነገር ካለ ሰማን ምንድን ነው class ኡ ማክሰኞ ነው የሚጀምረው፣ እ- እሮብ ነው የሚጀምረው። እ፣ የሶስት ወር የሶስት ወር ኮርስ ነው ትምህርቱ።
የ YouTube page ኣችን community page hello ላይ ፌስቡክ ገብተሽ hello community ላይ ወይ ደግሞ Instagram ላይ እ፣ ላይ
hello በጣም ይጨዋል post ያለው አንደኛው